Hello ወየ እንዴት ነህ ቤሉስማ? ሰላም ነው ሰላም ነው።
አለን። አደባባዩ ጋር ደርሶ ነበረ አንድ customer።
እሺ
ስልኩ ልስጥህ።
እሺ ይቻላል።
እሺ አስራ አንድ ቆይ ቆይ አንዴ እስክሪብቶ ልውሰድ። እስክሪብቶ ልውሰድ። አስራ አንድ
አስራ አንድ እሺ ሰላሳ አምስት
እም፣ ሰላሳ ስምንት ሰላሳ ዘጠኝ
እሺ ማን ልበል?
ቦግ አለ።
እሺ እሺ ስሙን ግን ብዙ እርግጠኛ አይደለሁም።
እሺ ችግር የለም።
አዎ።